Hello? hello ሰላም ጤና ይስጥልኝ። ቴሌ
ቴሌን ሰላም ነው።
ቴሌ አለን። ምን ልርዳው?
ስለ ሽልማቱ ብትነግሪኝ።
እ፣ እድ- የቴሌዊን game ላይ እ፣ የ- ላ- የእድል ጨዋታ አለ። እድሎቹን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ የሚያገኙት እድሉን ይሞክሩ ላይ ነው። ጥያቄና መልስን ሲጫወቱ ትኬት ነው የሚያሸንፉት።
እሺ፣
ያው ሽልማቱ እዛ ላይ ነው ያሉት ወይስ በድረገጽ ነው የሚጠቀሙት?
እ?
በድረገጽ ነው የሚጠቀሙት?
አይ አማራ ክልል ኢንተርኔት ስለሌለ በእንትን ነው፣ በኮዱ ነው በ- የምጠቀመው።
አ በሱ ከሆነ ሶስት ቁጥር ላይ እድሉን ይሞክሩና እ፣ ጥያቄና መልስ አለ። እድሎትን መሞከር ነው። በእኛ ከሆነ በየቀኑ ትኬት ይገባል። በነ- በሚገባው ትኬት እድሎትን መሞከር
እሺ፣ አመሰግናለሁ።
ችግር